የምስራች የምስራች ያልሰሙ ጆሮች ይስሙ። የምስራች የምስራች አንደበቶች ይናገሩ። ዝምታው ምንድነው? ምንድነው? ይወራለት ክብሩ የጌታ የኢየሱስ ማንነት ሚስጥሩ እንዴት ይዘጋል ከቶ አንደበት የእሱ ታምር ሞልቶ ባለበት ምን ቀረንና በዚህስ ትውልድ ያላየነው ድንቃ ድንቆች ማውራት ተስኖን ጸጥታው በዛ ዘመናችንም ሮጥ እንደዋዛ የምስራች የምስራች ያልሰሙ ጆሮች ይስሙ የምስራች የምስራች አንደበቶች ይናገሩ። ዝምታው ምንድነው? ምንድነው? ይወራል ክብሩ የጌታ የኢየሱስ ማንነት ሚስጥሩ የቅድስና ውበት ጌጣችን የእግዚአብሔር ፈቃድ መፈጸሚያችን የኑሮ ጣዕም ደግሞ የሚያምረው በምስክር ቃል ስንታጀብ ነው። አሊያ ግን ኃጢአት ይታገለናል። ድል ያለውን ሥራ ስንጥል ወድቀናል። የምስራች የምስራች ያልሰሙ ጆሮች ይስሙ የምስራች የምስራች አንደበቶች ይናገሩ። ዝምታው ምንድነው? ምንድነው? ይወራል ክብሩ የጌታ የኢየሱስ ማንነት ሚስጥሩ ማንም ሊሰራ የማይችልባት ሌሊትም አለች ጨለማ የዋጣት ጸጋው ሳለልን ሊረዳን ሚችል በየሄድንበት የሚሰጠን ድል ቤተ ክርስቲያን ልቧ አረፍ እንዲል ከጨለማ ኃይላት ጋር በሎ እንታገል። የምስራች የምስራች ያልሰሙ ጆሮች ይስሙ የምስራች የምስራች አንደበቶች ይናገሩ። ዝምታው ምንድነው? ምንድነው? ይወራል ክብሩ የጌታ የኢየሱስ ማንነት ሚስጥሩ ትልቅ ነኝ ትንሽ የተከበርኩ የሚል ስንፍና በእኛ አያምርም። በጊዜው ይሁን አለ ጊዜው ስላዳኛችን መናገር ነው። ጅራፍ ሚስማሩን ችሎ እንዳዳነን አንድ አምላክ ጌታ በሥጋ የመጣው የምስራች የምስራች ያልሰሙ ጆሮች ይስሙ የምስራች የምስራች አንደበቶች ይናገሩ። ዝምታው ምንድነው? ምንድነው? ይወራል ክብሩ የጌታ የኢየሱስ